እንዴት ሄደ? አ- አዝለሽ ብትቀመጭ አይደክምሽ?
ሄሎ hello ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነው የደወልኩሎት።
እሺ እ, ሰላም ከእኛ ካዘዙ ቆይተዋል እና ምን ችግር አለ የሚለውን ለመጠየቅ ነበር።
እስካሁን ምንም ችግር የለኝም፣ ግን እናንተ በዚህ በ CBE ነው ም- በምን ባንክ ነው የምት በቴሌ ብር በቴሌ ብር እና በቴሌ ብር በ- አ- ቴሌ ብር የሌለም በቃ እንዲሁ ከሰርን። እኔ በሰው ነው ያስጣሁት አሳዝዤ እናንተ OK።
ጋር በምትሰራ ልጅ እኛ ቢሮ መታ እባክሽ ብዬ በራሱ ስልክ አዛልኝ ምናምን ነው OK ቴሌ ብር እና- አ፣ ቀጥታ አንድ ስልክ ያለን በስልካችን ብንገዛ ምን አለን? ይሄንን ነገር ብትፈጥሩልን።
OK ተደውሎ በስልክ እንዲታዘዝ አዎ እንደዛ ብታደርጉልን፣ አሰራራችሁን ወደዚህ ብታቀይሩልን ጥሩ ነው። በጣም እንፈልጋለን። እቃ ግን መግዛት አልቻልንም ከእናንተ።
OK እሺ እንደ አስተያየት አስገባሉትና እስኪ የሚስተካከል ነገር ከሆነ አሳውቆታለሁ። ይሄንን እሺ እኔ ወንድም እሺ፣ እሺ እሺ product ኡ ላይ አመሰግናለሁ።
ደስተኛ ኖት አይደል?
በጣም የሚስተካከል ደስተኛ ነገር?
ነኝ። ሽምታችሁ በተለይ በጣም ቆንጆ ነው።
በቃ በጣም እሺ፣ እናመሰግናለን።
እሺ፣ አመሰግናለሁ።
አስተያየቶችን ተቀብለን እናስተካክላለን። እሺ እሺ እሺ ወንድም እሺ፣ ቻው።
ሰላም ዋሉ።
እሺ